የገባው smart watch ነው። ከፈለግሽ ትችያለሽ።
hello ጤና ይስጥልኝ።
ጤና ይስጥልኝ።
ከአዳውት ፊት ነው የምደውለው።
እሺ። አይ እሺ።
ትላንት አናግሮኛል። በቃ ሽቶዎቹን ፈልጌ ነበር ሀያ አምስት ሚሊ ነው አለኝ። ትንንሽ ናቸው።
አዎ አራቶች ባለ አራቶቹ ሀያ አምስት ሚሊ ናቸው።
አዎ ነገረኝ።
ባለ ባለ ሶስቶቹ ሶስት- ደግሞ አሉ።
ስንት ስንት ሚሊ ናቸው? ባለ ሶስት ባለ ሰላሳ ናቸው።
አዎ፣ ብዙም ልዩነት የላቸውም።
okay እም፣ አይ ከፍ ያሉ መስሎኝ ነው። ከፍ ያለ መስሎኝ ነው። እናቴ ይቅር። ስፈልግ እደውላለሁ፣ አዛቸዋለሁ። እሺ እሺ እቃችሁ ጥሩ እንደሆነ ተነግሮኛል።
እሺ እሺ፣ እሺ እናመሰግናለን።
እናቴ፣ የእኔ ቆንጆ ወይ